दस मिनट का दस
ሄሎ नहीं ሰላም ነው? ቆይ ወደ ነበር ልንገርሽ። እ ዜሮ ሁለት ዜሮ ሶስት ዜሮ ለዜሮ ሶስት ዮሐንስ ነህ ቢሆን አበላ አ
እሺ
እ እንትን ቤቢ ያልደወለችልህም ዮሐንስ ኧረ አልደወለችልኝም።
እሺ ምንድን ነው ትሰራዋለህ
እሚ እንትን የሚልልኝ ከሆነ ሌላ driver የሚሰራው ከሆነ ያ driver ይስራው፣ አለበዛ ወይ ደግሞ ንገሩኝ።
ቆይ አንዴ ዮሐንስ ጠብቀኝ እሺ።
አ- ከአንተ ላይ አልወጣማ አልወጣም አለ ትሰራዋለህ የምትሰራው ከሆነ እኮ ብዬ ነው ግን እሺ በቃ ጠብቀኝ አንዴ የሞተረኛ ከሆነ እሰራዋለሁ እንዴ አንተ ላይ አይደለም ሲጀመር ያለው ዮሐንስ እ አንተ ላይ አይደለም ያለው ምኑ
order ኡ አወጣችሁታል?
አዎ ወጥቷል ከአንተ ላይ ግን ምግቡ አንተ እጅ ላይ ነው ያለው አዎ
እና እ፣ ቆይ አንዴ አንዴ
እሺ አሳውቂና driver ኡ ለያዘው ነው ይሰዟል ምግቡ
ሌላው ዮሐንስ ሌላ አቤት ይኸውልህ፣ ፍቅር ሻሮ ነው የሚባለው የያዘው ልጅና ዜሮ ዘጠኝ ሞተረኛ?
ሰማንያ ስምንት አዎ፣ ሞተረኛ?
ሞተረኛ ነው አዎ በቃ ወይ ጂ በርገር ያልጠብቀውና ልስቷ
እ፣ እኮ ስልኩን ልስጥህ እሺ አንዴ ሳይክል እየነዳ ወስዶ ነው እሱ እሺ ያው ምግቡ ስላወጣኸው እኮ ነው አንተ እሺ እሺ ይኸው ቁሚ ንገሪኝ እሺ ዜሮ ዘጠኝ ሰማንያ ስምንት ወይ ዜሮ ዘጠኝ ሰማንያ ስምንት ዜሮ አምስት
ዜሮ አምስት ሰላሳ አራት እ ሰላሳ አራት
ሰላሳ አራት አስራ ስድስት እሺ አስራ ስድስት እሺ አመሰግናለሁ።
ደውልለት እሺ አደራ ነው ያለ እሱ እሺ ላይ አሁንም ደው- እሺ እሺ